ሰላም ጤና ይስጥልኝ ቴሌቢ
ጥያቄ ነበር።
እሺ ምን ነበር ጥያቄው
መልዕክት ደርሶኝ ነበር።
እ
መልዕክት ደርሶኝ ነበር።
እሺ መልዕክቱ የቴሌቪዥን game አገልግሎት ነው game ኦችን ሲጫወቱ ሽልማቶች አላቸው ሽልማቶቹ ላፕቶፕ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካርድ ያገኛሉ ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ አንድ ሶስት ቁጥር ላይ ለመጫወት የሚል አለ ሰባት ቁጥር ላይ ቋንቋ ይምረጡ